ሄሎ ጤና ሌላ ቤት
ይቅርታ ቃል ኪዳንን አሁን አዋርታኝ ነበር።
እሺ አንዴ trans ታስተላልፍልኛል?
ይቻላል።
ኪዳን ነኝ የምልህ
አሁን
ሄሎ ሄሎ ሄሎ